ሁለት ጤና ይስጥልን ሬስቶሬንት ትላለች ነኝ።
አውጥቼ እምቢ ብሎኝ ነበር።
ምን ነበር
እ
ምን ነበር እምቢ አለ?
ማውጣት ወይድሮ
ስንት ብር ነው?
ስድስት
ስድስት ሺህ አ
እሺ
ኧረ ቆይ አንድ እያወራሁ
ስልክ ንገረኝ። ዜሮ ዘጠኝ በዚህ ቁጥር ነው
አሁን ነው ያረከው?
አ
ስድስት ሺህ ብር ገብቶልሃል። እሺ
እሺ እሺ እሺ፣ መልካም ቀን። እሺ